ሄሎ
ሄሎ
አቤት።
ጤና ይስጥልኝ።
እግዚአብሔር ይመስገን።
ምድር ገበያ ነበር የምደውለው።
እሺ እኛ ጋር አጋር ለመሆን ተመዝግበው ነበረ።
አ
ጥያቄ አስተያየት አሉት? የምመግቡት ነገር አለ?
እ ጉዳዩ ግልጽ አልሆነልኝም። ብዙም እንትን አይደለም ግን እ እሑድ ስድስት ሰዓት ላይ እንትን አበይ ቲቪ ላይ ትንሽ መግለጫ አይቼ ነበረ ያው
እ ከሱ ጋር ስለዚህ ነውና ቪዲዮ እንድልክልሽ ፈልገሻል? ቪዲዮ እንድላክልሽ?
እ ችግር የለውም ደስ ይለኛል።
በቃ እሺ፣ በዚህ ቁጥር ልክልሻለሁ።
እሺ እሺ እሺ እኔ እሺ